détache ተስፋ ምን ቢለኝ ጥሩ ነው። ክርቢት አለ እናንተ ቢሮ አለ። ተስፋ ክርቢት።
ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነበር የምደውልዎት።
እሺ ምን ያልመጣ item ነበሩት?
አይ አዎ ዛሬ መጣለን እኮ።
ሁሉንም ተቀብለዋል?
አዎ እሺ እሺ፣ እናመሰግናለን።
ምንም፣ check እ- ለማድረግ ነበር።
አዎ፣ comment ለመስጠት አ፣ ማለት ፈልጋለሁኝ።
እሺ እኛ የሬስቶራንት እ፣ እንትን ነበር ሽንኩርት ነበር ያዘዝነው።
እሺ አንደኛ A A B C ብላችሁ ደልድላችኋል።
አዎ እና- ልክ ነው። አዎ አዎ እና አርባ ዘጠኝ ብር ነው የከፈል ባለ አርባ ዘጠኝ ብሩ ማለት ነው። እንዴ እርጥ ማለት የብስብ የበሰበሰ ሽንኩርት የተበላሸ ነው በጣም የተበላሸ ሁለት ሁ- ቁጥር ሁለቱ እኔ እንደዚህ የምትመልሱ አልመሰለኝም። already ቤት ውስጥ አስገብተነው ነው ስንበትን ያየ ነው። ሁለተኛው ግን B ዩ አዎ።
B ዩ ግን በጣም ቆንጆ መልኩ ቆንጆ እንዴት ነው እኔ አሰራራችሁ ነው ግራ የገባኝ ራሱ።
እርስዎ ግን order ያደረጉት አንደኛውን ነው።
አንደኛው ነው አርባ ዘጠኝ ብር ነው።
Okay። ስለዚህ እንቀይርልዎታ ነገ እንዲላክ ላድርግልዎት።
እንዴት እንደገና አሁን ከዚህ እንደገና ተሸክሜ ወደ እንደገና ወደ ቢሮ መውሰድ ነበር።
የት ነው location የሞሉት?
ወሎ ሰፈር
Okay። ቤቶት የት ነው?
ሀያት አያት ነው።
አዎ፣ ሙሉ አሁን እኮ- አሁን የ group ኡን ይመልሳሉ። ከዛ አያት እንዲላክ ላድርግልዎት location ቀይሬ።
አይ ቅር እሺ፣ ከሚሰየው- ምንድን ነው መሰለሽ ቅር አሁን ቅሬታው እ፣ እንዳለ ይሁንና አዎ ማለት A ብላችሁ የመደባችሁትና B በል- ብላችሁ የመደባችሁትን እዩት አስተያዩት እንጂ እሺ እሺ።
እንዴ?
እኔ እንደ B ዩ እኮ comp- ይኸውልሽ አዎ እንደ ሀሳብ B ዩ አዎ፣ እኮ ልክ ነው።
በጣም አሪፍ ነው። የሚገርምሽ ነው። አሁን ሰው B ዩን ነው በቃ ማዘዝ የጀመረው።
እም፣ ምክንያቱም እሺ፣ ሽንኩርት ማለት ነው አዎ፣ እ፣ ሽንኩርት በ- በባህሪው እ፣ እንትን ይላል አይደለም፣ እርጥበት አለው ልክ እ፣ ነው።
ሲቀመጥ እንትን ይላል። ግን ም።
ኤውጡ ነው ብለን ነው እኛ የሞላ ነው የነበረው።
አዎ፣ ልክ ነው። ሰው ገባሽ?
እሺ።
እና አዎ
እ?
ፎቶ መላክ ይችላሉ። እኔ ሽንኩርቱን እንደ complain customer እሺ።
ፎቶ ልኬ?
ይላኩልኝና እኔ እንዳስተላልፍ እ፣ ከዛ ለሌላ ጊዜ አይደገምም ይስተካከል።
አዎ፣ እሺ ፎቶ አንስቼ ልክልሻለኝ። እንደው የሽንኩርቱን ዘር እንኳን ታየዋለሽ።
ላክ ቁጥር እ?
ልንገሩት። ቴሌኩልኝ ስልክ ቁጥር ልንገሩት።
text አድርጊልኝ። አሁን እሺ እየነገርኩህ ነው።
ይሻለዎታል። እሺ ቴሌግራም ላይ እ።
text አድርጉልኝ ሲመቾት ይላኩልኝ እሺ እና ይስተካከላል። ይቅርታ በጣም እሺ እሺ፣ አቤት፣ እሺ፣ መልካም ምሽት። እሺ እሺ።
Okay።